hello ጤና ይስጥልኝ አሉ አምቡላንስ እባክዎ ምን ልርዳዎ
እሺ
ሄሎ
ሀሎ አምቡላንስ የለም
አዎ አምቡላንስ አለ አምቡላንስ ፈልገሽ ነው
አዎ የት ወዴት ነው የፈለግሽው
እዛ አንድ ሎጊያ ነው
ሎጊያ ከሎጊያ ወዴት አዎ። ከሎጊያ ጌጋ የሚባል ገጠር ነው አንድ ሴት ሞቷል እርጉዝ ነው አ ሀሎ